hello hello ጤና ይስጥልን best bet ሰላም ነው እንደት ነሽ?
ሰላም ቤት ነሽ?
እግዚአብሔር ይመስገን እ ቤት ነሽ?
የለውም ላገናኘክ
hello hello hello
ሰላም ነው እማ ሰላም እንዴት ነህ ይኸውልሽ በዚህ ስልክ አሁን ቴሌግራም ላይ ታየዋለች ማለት ነው።
እሺ እ የሰለሞን የኳሱ seven የሚለው ከፍቷል password ኡ ማለት ነው seven እ seven የሚለው seven የሚለው እሺ password ኡ ጠፍቷል እ password ኡ ከፍቷል seven የሚለው ማለት ነው።
እሺ ሰለሞን አዳማ የሚለው ግን እ password ኡ አልከፈተም። እስኪ check አድርጊው።
ሰለሞን አዳማ ማለት የማናጀሩን ያልከፈተው እ አዎ ዋ- የዋ- የእሱ ዋና agent ኡ አዎ የ agent ኡ አልከፈተም። የ cashier ኡ ከፍቷል።
እሺ እሺ እስኪ agent ኡ check አድርጊውና እንትን በይ።
እሺ ቴሌግራም ላይ እሺ